ጤና ይስጥልኝ።
ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ውድድር ጋር ለመሳተፍ ፈልጌ ነበር።
እሺ የደወለልህን ሰው አገናኝ አባት። ይቅርታ
እ ትልቅ ሰው እስቲ ያገናኘኝ የደወለልህን ሰው።
የደወለልህን ሰው አዎ ትልቅ ሰው አገናኘኝ።
እሺ። hello
ሄሎ
እናት ሄሎ ሄሎ